ነሽኝ
እኛ ቤት ሰላም ነሽኝ አይደለ? ቅድስት ወይ በቃ አንቺ ባታነሽ ኖሮ ሀያ ስድስት ዜሮ አራት ነበር።
ሀያ ስድስት ዜሮ አራት ለይት ባረክ አስገቢለት።
ሁሉንም አውርተን ነበር።
እንደዚህ አይደረግም። ከአንድ ድራይቨር ወደ ያ- ሌላ ድራይቨር አይደለም።
ተው ተው።
ቅድስቷ ሀያ ስድስት ዜሮ ዘጠኝ የአንድ ከስተመር ነው። ቅድስቷ
አይሆንም።
ይህንን ኦርደር ያዘዘው አይ፣ የአንድ ከስተመር ነው።
ሰላም ነው ይመስገን የሚያስጨንቁ እነ ይትባረክ።
ለይትባረክ አስገቢለት። ሞተር ነው እሱ።
አይ አይሆንም። ከአንድ ወደ ሌላ እኮ አይደረግም ስለተባለን እኮ ነው።
እኮ አይ፣ የአንድ customer ከሆነ እኮ ችግር የለም። ቅድስቷ
እምቢ አሉና እንግዲህ ምን እናድርግ አሁን ተው ግን ተው ማለት ነው። እ?
ዝናብ ነው። አንድ ሰው ሄደው። ይሄ እኮ ግልጽ ነገር እኮ ነው። እንዴት ነው ነገሩ?
ኧረ በስመ አብ እስኪ እዚህ ቦሌ ያላየች በእንትን ነው በ skateboard ነው ላይ እየሰራ ያለው በበረዶ ላይ ይሰራ
on time እንዲያልቅለት dispatcher ኡ ንገሪው። ሞተረኛ እኮ ነው እሱ። ማረግ ሄሎ ወይ ቅድስት አ- የ- የአንድ customer ነው እርግጠኛ ነው። አብዱልሃሚ አዎ አዎ አዎ፣ ወላሂ የአስር ቀመር ነው ይትባረክ ይሰራዋል።
አዎ አልሰረው አልሰራውም እኔ አልሰራውም። ሌላ ወርደር አግኝቻለሁ እኔ አገባኝ ሌላ ወርደር አግኝቻለሁ።
አራው እኮ ነው አብዱልሃሚድ
እ የ- እየሰማሁት ነው ምን እንደሚል።
ኧረ ዝም ብሎ ነው ወሬ ነው።
እኔ አገባኝ ብቻ።
እ ቅድስቷ ይኸውልህ ይሄ ከገባ- ከገባ ሁለቱንም ማዞች ጥሎ ምላም ደወል አድርጌ ሁለቱም የት ነው ቅድስት ሄሎ አስገባለታለሁ። እሺ ላይ ይትባረክ እ፣ እሺ እሺ ገብቶልኛል